ሄሎ፣
ሌላው
ሰላም ጤና ይስጥልኝ።
ሌላው እናንተ ጋር መቅረብ ፈልጋለሁ።
እሺ፣ ስምሽ ማን ነው?
ሌላው
እሺ፣ እድሜሽ ስንት ነው?
እ
እድሜሽ ስንት ነው?
ምን
እድሜሽ ስንት ነው? ማሚን አገናኝ።
ዜና
እናትሽን አገናኝ።
ባለፈው
hello፣ ጤና ይስጥልኝ። ሰላም፣ እንዴት ዋሉ?
መሰል መጥቷል ነበረ።
አለን፣ እግዚአብሔር ይመስገን።
እንትን የባንክ account ፈልጌ እድሜዋ ነበረ።
ስንት ነው? እድሜዋ ስንት ነው?
እድሜዋ አምስት ነው እና በጣም ፍላጎቷ አላት። የሚገርምሽ የተለያዩ እጹብ ድንቅ አሁን ላኪልኝ ይሻላል።
ምን ላክልሽ?
አዎ አዎ፣ ዛሬ አይ ግዴታ ሌላ ከቤተሰብ መጠቆም አይችልም። ኑሮ ቤት ወይ ደግሞ ሌሎች ሰዎች ምንም ድምፅሽ መጠቆም የተሰማኝ አይደለም። እና hello አሁን hello፣ አሁን ሳይሰማኝ አሁን ይሰማኛል።
ይሰማኛል። እስኪ አሁን
ሌላ የአካባቢ ሰው ጎረቤት ያ- እሷን የሚያውቃት ሰው ነው መጠቆም የሚችለው።
አይደለ? okay፣ እውነት ነው የሚመሰክር።
አዎ እሺ እሺ፣ በቃ እሷን እንደ ያውቃት ሰው ማለት መስፈርቱን ነው።
ጠብቄ እንደዛ አድርጌ አስመዘግባታለሁ። ግን አሁን ያም ሰው እንዴት ነው መጠቆም የሚችለው? እንደዚህ ደውሎ ነው?
አዎ እንደዚህ ደውሉ።
እሺ እሺ፣ በቃ እሺ፣ አመሰግናለሁ።
እሺ መልካም የሆነ ሴት